hello ጤና ይስጥልኝ።
hello hello አቤት፣ ሰላም ነሽ?
እግዚአብሔር ይመስገን። እንዴት ዋሉ?
ጥሩ። እዚህ የ auction ተሳታፊ ነኝና እሺ በሶስት item ኦች አንዳንድ ሺህ ብር አስይዤ እንትን ብዬ ነበረ። አንዱ ሁለ- አንዱ አምስት መቶ ነው መሰለኝ፣ ሁለቱም ግን አንዳንድ ሺህ ነው እና ጨረታ ተሸንፈዋል። ሌላ አይነት መጫረት አንችልም በዛ ብር ወይስ ምንድን ነው?
እ፣ መጫረት ትችላላችሁ፣ ግን ስትጫረቱ አስገብታችሁ ነው። እሱ ብር ተመላሽ ነው የሚደረግላችሁ።
አሀ እንጂ እሱን ወደዛ ማዞር አይቻልም።
አዎ እንደዛ አይቻልም።
ታዲያ ማን ነው የሚመልስልን?
ይመለስላችኋል፣ ከኛ ይመለስላችኋል። መቼ ነበር ያስ- ያለቀው ጨረታው?
እ፣ የዛሬ ሶስት ቀን አካባቢ መሰለኝ
እሺ ፈርን- ይሄ ሶፋ ባለ ሶስት መቀመጫ እና የዋይፋይ ራውተር አ፣ ነበር ያስገባሁት እ?
አ፣ እሺ እሺ። በቴሌ ብር ነው ያስገባከው?
አዎ በቴሌ ብር ነው እሺ፣ ስልክህን ትነግረኛለህ?
እ?
ስልክህን ያስገባህበትን ቁጥር።
በዚህ ስልክ ዜሮ ዘጠኝ ሀያ አንድ ሀምሳ
እሺ
ዘጠና አንድ ሰባ አምስት
ማን ልበል ስም?
ግርማ ይረዳ
እሺ እየተመለሰ ነው። ሌሎቹ ይመለስልካል።
okay ማ- አይታወቅም የሚመለስበት ሰዓት አይ ይመለስልሃል። ሰሞኑን ኦኬ እሺ እሺ አመሰግናለሁ እሺ